ሄሎ ጤና ይስጥልኝ ቤት ጤና ይስጥልኝ። በእናትህ እንደ ነብሮ ሰላም አለን ሰላም ነህ እንዴት ነህ አልፍልህ እሺ ምን ልታል ምን አቦ ልታል በእናትህ ቅድም ደውዬ ነበርኩት ትላንትና እንትን ብዬ ልወልድላት ዊዝድሮ አላዘህ ነው አዎ እና እሺ
አም- እንትኑ ከጌም ውስጥ ወጥቶልኛል። ከቴሌብርም አልገባኝም።
እሺ፣ ሰላሳ በሰላሳ ነበር ጅር አርባ እሺ
እን ሰላሳ ስልሳ አራት
እሺ
ስልሳ አራት ስልሳ ሰባት ሰላሳ አራት መጨረሻ ዜሮ ዘጠኝ በዚህ አርባ ቁጥሬ ነው ዜሮ ዘጠኝ አርባ ስልሳ- ስልሳ አራት
እሺ ስልሳ አራት ስልሳ ሰባት ስልሳ ሰባት ሰላሳ አራት ሰላሳ አራት ስንት ብር ነው አምስት መቶ ነው።
እሺ እ፣ አሁን ቀጥታ አየውና solve አደርግልሃለሁ ሂድ ትናንትና ነው ቀኑ
ቀኑ በሰላሳ እ፣ በሰላሳ ነው አዎ በሰላሳ ነበረ።
እሺ እሺ አይቼ ቼክ አድርጌ ያስገባልሃለሁ እሺ
እሺ እባክህ እስኪ አን ኦንላይን ል- ል- ልጅ ነው ስልኩ።
ች- ችግር የለውም አዎ እኔ ሶልቭ አድርጌ እንትን እልልሃለሁ እሺ እሺ በእናትህ ታንክ ወላደሩ እሺ እሺ ታንክ እሺ እሺ እሺ፣ እሺ